ልሄድ ነው እንዴ? ነግሬሽ ነበር ትያለሽ።
hello ቶማስ ተሰርቶ እየሰራ ነው አሉ እ እየተሰራ ነው አሉኝ።
እሺ እሺ አሁን አልታዘዘም ያልከኝን ይወርዳል OK ዳ- አጠራሽ
እኮ check አደረኩ። እኔም ደውዬ ነው check ያደረኩት። ሂድና እሺ።
check አደረኩ። እሺ እሺ እሺ እሺ